ኪሎ ሀብቴክ ላይ አራት አሸናፊ ነኝ። ሰባ አንድ አስራ ስድስት ዘጠኝ ነው አስራ ሁለት ሰባ ነው።
አንድ አስራ ስድስት እ?
እሺ እስ- እስክተኝ ነው ሰባ አንድ አስራ ሁለት
ሰባ አንድ አስራ ሁለት
አስራ ሁለት ነው አስራ ስድስት አስራ ሁለት አድርጊ አስራ ሁለት እሺ ምንድን ነው ምግብ ቤት የለም እያሉ ነው። የግድ ቤት የት ነው ምግብ ቤቱ ቻሎን የኦሎምፒያ
ሻሎሌ ኦሎምፒያ አዎ እሺ አንድ ቀን አልቆ ነው ወይስ ምንድን ነው ኤችሚዚ የለም እያሉ ነው።
እ?
ኤችሚዚ የለም።
እሺ አንዴ ልደውልላቸውና ከዛ ታውቃለሁ ከስተመር እኔ ሌላ እሺ፣ ሌላ ኦርደር ይዣለሁ ቶሎ ንገሪኝ።
ቻው